ጤና ይስጥልኝ ከፍጃዬ ነበር የምንደውለው።
hello ይሰማል ደንበኛችን?
ይሰማል።
እሺ አጋፔ ባርና ሬስቶራንት ነው አይደለ?
አ
እሺ እየመዘገብኩልዎት እንዳጋጣሚ system እምቢ አለን።
እ እ እየመዘገብኩልዎት system እ።
ተቋረጠብን በመሀል እና save ሳይደረግ ጠፋ ፋይሎት እና ፋይሉ እሱን ይነግሩኛል። እንደገና ልመ አበራ ውጅራ
አበራ ውጅራ
ጉጂራ ቦታ ስልክ- አካባቢ ነበር ያለ ኮልፌ ልኳንዳ ኮልፌ ልኳንዳ ኳንዳ ስልክ ቁጥርስ ዜሮ ዘጠኝ አስራ ሁለት አስራ ሁለት አስራ ሰባት አስራ ሰባት ሰባ ሶስት ሰባ ሶስት
ሀያ
ሀያ ዜሮ ዘጠኝ አስራ ሁለት አስራ ሰባት ሰባ ሶስት ሀያ አዎ ታፓ አይደለች እያፈሰሰችበት ያለሁት እ አዎ ታፓ እሺ እሺ እናመሰግናለን